Hello. ሄሎ
ጤና ይስጥልኝ እያልኩኝ ነው።
ሄሎ አይሰም አይሰማም? ይሰማል?
hello ይሰማል? አዎ፣
ሰላም ነው።
ሰላም ነው።
ሬዲዮ ዳባያ ማዳመጥ ፈልጌ
እ
ያሉት ቀሪ ሂሳብ አያስተናግድም ይለኛል፣ ግን ብር አለ ሞባይል
ቀላቡ ያለውት ነው።
እ
ሄሎ
የሙሉ ቀን አይቻልም። የሙሉ ቀን ሙሉ ቀን
hello ደንበኛችን
ሙሉ ቀን አይቻልም። ሙሉ ቀን ማዳመጥ ሙሉ ቀን አይቻልም። በ24 ሰዓት ውስጥ ለ30 ደቂቃ ብቻ ነው መጠቀም የሚችሉት።
ሙሉ ቀን ቢሆንልን አሪፍ ነበረ። በእናትህ እሺ፣ ወደፊት ያው እናስተካክላለን፣ ግን ለጊዜው 30 ደቂቃ ብቻ ነው መጠቀም የሚችሉት።
ያው አስተካክልኛ ታዲያ ቀሪ ሂሳብ እያለ ነው። ቀሪ ሂሳብ አይችልም እያለች ነው።
ምን አሉኝ?
እ ብር እያለች ነው አይችልም እያለች ያለች
በፓኬጅ የተሞላ ነው።
አ በፓኬጅ የተሞላ ነው።
በፓኬጅ የተሞላ እንትን አይልም፣ አያገለግልም።
በቃ ሙሉ ቀን ብታደርጉልን ጥሩ ነው። ጥሩ ነው። ሙከራችሁ ጥሩ ነው። ሙሉ ቀን አድርጉ።
እሺ፣ እሺ፣ እናመሰግናለን። እሺ